ጤና ይስጥልኝ ቢዣ ኢትዮጵያ ከየትኛው ባንክ ነው የምትጠራው?
ሰላም ነዋ።
እግዚአብሔር ይመስገን።
ትናንት ደውዬ ነበር ማታ ላይ እሺ ችግረኛችን
ማሽን ተበላሽቶብኝ በሮጋ አይሰራም ብዬሽ ነበር።
አሁን በደወሉበት ስልክ ነበር የደወሉት?
አዎ ዘጠና መጨረሻው አርባ ቤት
አዎ ዘጠና አንድ መጨረሻው እሺ።
አዎ ሳስመዘግበው በቃ እንገባለን።
ቅድስተ ማርያም ባርና ሬስቶራንት ነው?
አዎ
እሺ እስካሁን አልመጡላችሁም ነው?
አዎ ያ- አልመጡልኝም።
እሺ ደንበኛችን አሁንም እንደገና update አድርጌ እልክላችኋለሁ። በአንድ ሰዓት ወደ እናንተ ይመጣሉ፣ ይጠብቋቸው። እሺ